ከመስፍን በሽት ቤት ቤቲ ነው የምልረዳው።
ሰላም ነው።
ሰላም
አስራ አምስትም ቆርጠን ኑረን እንትን ነጭ አረገው እስካን ስናረገው እስቲ ካሻር ኮዱን ንገረኝ።
አስር እሺ
ስልሳ አምስት ስልሳ አምስት ስልሳ ስምንት እሺ ሰማንያ አምስት ሰማንያ አምስት እሺ አርሞልሃል። እሺ አሁን check ማድረግ ትችላለህ። ግን አንድ postponed የሆነ ጨዋታ አለው። እሱን ከሀያ አራት ሰዓት በኋላ ነው የሚያርምልህ።
ጨዋታው ግን ሙሉ እየተካሄደ ነበር፣ እኛ እያየነው ነበር። ስንት ሰዓት የተቋረጠ ማለት ነው?
postponed ሆኗል ጨዋታው።
እሺ እሺ መልካም ቀን።
እሺ ማረኝ